ተጽዕኖ ስላሳየ እንጂ ቢያንስ ሊቨርፑል ሁለት ወይ ሶስት የፕሪሚየር ዋንጫዎች ይገባው ነበር እና በከፍተኛ ሳይንቲን ተጋጣሚዎችን ወርሮ ተጭኖ የሚጫወተው እንደ rock and roll ሙዚቃ ድብልቅልቅ ያለው የሊቨርፑል የጨዋታ style ከክሎፕ pressing ጋር ይታወቃል። ያ ቡድን በአንድ የፕሪሚየር ዋንጫ ቢቀርም
እንደምን አሉ? መሰረት ምረት መሰረት አቤት ምረት ምረት ነው መሰረት ይቅርታ አይ- አይ ስራ ላይ- አስቸኳይ ነው ምን አልሽ?
ምን ልታዘዝ?
በቃ ጨርሽና ደውይልኝ። አስቸኳይ ነው።
oh my god እ?
እኔ ቡድን አስታወስኩ።